ጤና ይስጥልኝ ሁሉ ስፖርት በኮ ምን እርዳዎት?
ጤና ይስጥልኝ ኖሮ ይስጥልኝ ምን እርዳዎት?
እ ትናንት ይዞኝ ነበረ በብሶት እና አልገባም አዋጅ ትራንስፈር ተቀዶ ያደረጉት?
እንትን- አዎ ወደ ቴሌ ብር ትራንስፈር አድርገን እሺ ትራንዛክሽን ሂስትሪውን ስክሪንሻት አድርገው ቴሌግራም ላይ ይላኩልን ስልክ ልስጡት።
ትራንዛክሽንን ትራንዛክሽን ሂስትሪ
ትራንዛክሽን ሂስትሪ ስለማያሳየኝ እኮ ነው ስንት የሚለው ላይ አያሳየኝ ወድ ነው የሚያደርገው ዝም ብሎ እ እኮ እሱ የኔትወርክ ችግር ነው። load ሲያደርግሎት ይላኩልንና ይስተካከሉታል።
እሺ በምን ልላክልሽ እዛ website ኣችን ላይ የቴሌግራም ምልክት አለች፣ ጥያቄ ምልክት ጋር እሱ ውስጥ ይላኩልን።
ቴሌግራሙ አዎ በሱ በቴሌግራሙ ይላኩልን።
እሺ አይ አናግሬ ነበር ማለት እንትን text ልኬ ነበር እና አልመለሰልኝም ብዬ ነው
እኮ ማታ የስራ ሰዓት ስላልሆነ ነው። የስራ ሰዓት አሁን ነው። ከአሁን ሰዓት ጀምሮ ይታይሎታል።
እሺ ግዴታ ነው ግን screenshot ኡ አዎ screenshot ግዴታ ነው።
በስልክ ቁጥር ገብታችሁ ምናምን ማስተካከላችሁ እንደዚህ አይ ተደረገ አንችልም። ኧረ አንችልም። እሺ